ሌሎች በሱ ቤት
አብሮ ስጥልን ያልተለቀቀ ነበር እንድትለቅልኝ ነበር ምንድን ነበረ? ትኬት ነው?
ያልተለቀቀ አዎ ያልተለቀቀ ትኬት እሺ ንገረኝ፣ ከአስር ኮዱን ንገረኝ።
አስራ አንድ
አስራ አንድ ሰማንያ ሶስት ሰማንያ ሶስት
ሰማንያ ሶስት አሁንም እሺ
ሰላሳ
ሰላሳ
እም።
እሺ አብዴት ሆኖልሃል። እሺ ቼክ አድርገዋል።